అన్నా
హలో హలో ሄሎ አቤት ጤና ይስጥልኝ።
ሰላም፣ እግዚአብሔር ይመስገን እንዴት አለን ናችሁ? ማሊ ባባዎች አለን ደህና ነን።
አለን። ሁለት መኪና አይቼ እነሱ አሉ ወይ ተሽጠዋል የሚባል ምን አይነት አንድ ኮሮላ ነጭ እና አንድ ቢት እሺ።
ሁለት ሺህ አራት
ቪትሳ የለችም፣ ኮሮላ ነጭ ግን አለ ሁለት ሺህ ሶስት ሞዴል ሁለት ሶስት ሞዴል ነው።
አ እ፣ ስንት ነው price ኡ? የመጨረሻ እሱ
ሀያ አራት ነው የሚባለው ሀያ አራት አ በፍተሻ ማለት ነው።
በፍተሻ አስተያየት የለው እ፣ ድርድር ይኖረዋል። ያው በአካል ሄደህ መኪናውን አይተህ በአካል።
አስፈትሸህ አ።
ለሚገኝበት እንከን ነው እ፣ ድርድር የምንገባው።
እ፣ እ።
በአካል ሄደህ አይተህ አስፈትሸኸው ለሚገኝበት እንከን share እናደርጋለን።
እንግዲህ እና- እ፣ የት ለየት ነው መኪና ያለ የት መስቀል ፍላወር መስቀል ፍላወር branch ቡካ-
እ፣ ናዝራ ናዝራ ሆቴል ፊት ለፊት ናዝራ ሆቴል ፊት ለፊት።
አ አ እሺ፣ እሺ።
እሺ እሺ አባ።
yeah፣ thank you ቻው እሺ